ረፍቀውን ነበር። አብሮ ይስጥልን።
ሄሎ ሄሎ አለ ሰላም፣ ምን ልርዳችሁ?
አይሰማ ይሰማል።
አይ ከሐዋሳ ነበር የአየር ትኬት እንዴት ነበር? ምንድን እሺ፣ ለመቼ ነው? ከየት ወዴት ነው የፈለጉት?
አይሰማ
እኮ ከየት ወዴት ነው የፈለጉት?
ከሐዋሳ ከሐዋሳ ለእንትና ነው የፈለኩትና አለ የለም ወደ እሺ፣ ጋምቤላ
ለመቼ ነው የፈለጉት?
አለ ዛሬ ሳምንት ነው እና መኖሩን አረጋግጬ አለ ብለው በረራ አለ አዎ አለ
ለዛሬ ሳምንት ከሐዋሳ አዲስ አዎ አለ።
አዎ ልንገሩት ዋጋውን።
አሁን ለዛሬ ቀን እያሰብኩ ነው። መንገድ ካለ ያው እንዲ- እንዲዘጋጅ ነው።
እሺ፣ ሊሎት ዋጋውን አንዴ
እሺ ቆይ እንግዲህ እደውላለሁ።
ይጠብቁኝ። ቆይ ሊ- እያየሁሎት ነው ዋጋውን።
እሺ
እንዴ ወላሂ ያለው ወላሂ በሰዓቱ ይገኛል አዛው
እሺ፣ የዛሬ ሳምንት ከሐዋሳ አዲስ እ፣ አራት ሰዓት ላይ ያለ ሰባት ሰዓት እና አስራ አንድ ሰዓት ላይ ያለ ዋጋቸው ሁለት ሺ ስድስት መቶ ሰላሳ ብር ሁለት ሺህ ስድስት መቶ ሰላሳ ሁለት ሺ ስድስት መቶ ሰላሳ ብር።
እሺ እናመሰግናለን። መልካም ምዝገባ መያዝ ከፈለጉ በዚሁ ስልክ ይደውሉልን፣ እንይዙሎታል።
እሺ እሺ እሺ፣ እናመሰግናል። መልካም ጊዜ እሺ